Hello?
Hello.
ቴሌውን ነው ይሄ አይደል?
አዎ
እንትን አሁን ትኩር ወስዶኝ ም- ትኬት
እ ምን አሉ?
ትኬት ሶስት ብር ወስዶኛል መሰለኝ አሁንና አርባ ምንጭ ምንድን ነው?
እ፣ በትኬቱ ድሎትን ጨዋታዎችን ሲጫወቱ ሽልማት ያገኛሉ።
ማለት
ጥያቄና መልስ አለ። የእድል ጨዋታ እየተጫኑ የሚጫወቱት ጨዋታ አለ። ሽ- እኔ እኮ ተጫውቼ እኮ አላውቅምና ግን እኮ በራሱ- ደንበኛ ስለሆኑ ትኬት ሰጥቶት ነው።
እ ትኬት አግኝተው ነው። የቴሌዊን ደንበኛ ስለሆኑ ትኬት ይሰጡታል። በየቀኑ በሚሰጡት ትኬቶች መጫወት ነው።
ኦኬ አይ ካልፈለግኩሳ
አልም ይችላሉ ካልፈለጉ
መ- እንዴት አድርጌ ነው የምዘምረው?
ምናምን
እንዴት አንሳብስክራይብድ ማድረግ ይሻለኛል? እንዴት አድርጌ ዘገዋለሁ? እንዴት አድርጌ ዘገዋለሁ?
ዘጠኝ ሰማንያ አምስት ላይ ስቶፕ ብሎ ይላል።
ዘጠኝ ሰማንያ አምስት ላይ ስቶፕ ብዬ እሺ፣ አመሰግናለሁ።
ምንም አይደል።